hello ስንቴ
hello ግን እንዴት ነሽ?
አለሁ። ስንቴ እንዴት ዋልክ?
እስካሁን በቃ ይሰራል በስርዓቱ።
አዎ ይሰራል። ጠዋትም ስጠቀም ስለዚህ ነበረ።
ለአብዱ እንዳሳየሁት አሁን እንደዚህ ስልኮች የምትቀበዪ እህ፣ list of joined queues የሚለው ይሄ G ን ነክተሽ አዎ፣ ከዛ list of joined queues ላይ እንትኑን ካመጣልሽ active ነሽ ማለት ነው። ምንም list ካላመጣ G ን ስትነኪ list of joined queues ብሎ client follow up ካላለ ከ- በግራ በኩል የሆነ የሶስት ሰዎች ምልክት አለ።
አዎ፣ አዎ፣ ከ G ወደ ግራ ወደ ግራ እሱን አዎ፣ ስትነኪው አዎ።
እዛ ጋር ገብተሽ እዛ ጋር ከሌለ ማለት ነው እዚህ ሶስቱ ላይ ትመጪና joined ያለሽ ማለት ነው። client follow up የሚለው አሁን already አለሽ እዚህ ላይ okay ግን ከሌለ ትነኪዋለሽ።
እሺ። so or- አብዱ title ደግሞ አብዱን ነግሬዋለሁ፣ detail ኦቹን ያሳይሻል አብዱ።
እሺ፣ እሺ፣ እሺ። ስንቴ so ከዛ forward ማድረግ ከፈለግሽ ለምሳሌ አዲስ ስልክ ዝም ብሎ በስህተት ሁለትን ነክቶ አዲስ information ፈልጌ ነው ምናምን ካለሽ እሺ፣ ታች ላይ forward የሚል አለዋ።
እ፣ ዝርዝሮች አይመጡም። ስንቴ normally አሁን እ፣ አይ እንትኖቹን call እየነ- options ላይ አሁን ልክ እንዳነሳሽው ከስር እሺ።
ምንም የለም።
call options እ፣ አይ normal የ call ዝርዝሮቹ ላይ okay።
mute፣ hold transfer ምናምን የሚል ይላል።
አለ። transfer transfer የሚለው ነው እሱ። transfer ወደ transfer ስትዩ ሰው የዝርዝሮች ያመጣልሻል። ስትነኪው transfer ከአሁን እሺ፣ እ፣ አዎ አምጥቶልኛል።
ከዛ የነ ሰው ሮዳስ ያመጣልሻል።
መዲና።
ከዛ አዎ፣ ለምሳሌ አብዱ ጋር ሂጂና እሺ፣ አብዱ ሄድኩኝ።
በቀኝ በኩል ሁለት ምልክቶች አሉ አይደል? አንዷ አዎ።
የ message send የምትል ምልክት፣ ቀጥሎ አንዷ የሰው ነው።
ምልክት ያለበት exactly message send ዋ call ኡም በሙሉ የአንቺ ጋር ተዘግቶ ወደዛኛው ሰውዬ ጋር እንዲሄድ ነው።
እሺ የሰውየው ምልክት ደግሞ አንቺም እኔም ከዛ ቀጣይ ወደ አብዱ forward ስታደርጊው ሶስታችንም እንደ ኮንፈረንስ እንድንገባ ማለት ነው።
oh አንቺ okay።
ሳትወጪ።
ለጋራ ነው ስለዚህ ሙሉ በሙሉ transfer ከፈለግሽ send ነው የምትይው፣ በቃ ትልኪዋለሽ።
እሺ የሰው ምልክት ግን አንቺም እንዳለሽ join እናርግ አይነት እንትን ነው።
እሺ እሺ more of እሺ ቺን transfer ዋን ነው የምጠቀም
እሺ እሺ ስንቴ send ምልክቷን ማለት ነው።
እሺ እሱ አድርጋችሁ እንትን ብሎ የአብዱ issue ካለው check ያድርግና ይንገረኝ።
እሺ እሺ ስንቴ አብረን እናየዋለን የአብዱን። እሺ እሺ ስንቴ መልካም ቀን እሺ ቻው
Ahem.